Hello ወንድም ሰላም ነው?
ሰላም ነው? ትኬት check ለማድረግ ነበር።
ይቻላል። እሺ፣
እሺ አስራ ሁለት ሀምሳ እሺ፣
ሰላሳ ዘጠኝ እሺ።
ሀምሳ አምስት
እሺ፣ አራት የወጣ ጨዋታ አለው። አራት አራ- ተጠናቋል። እም፣ በሆነ አዎ።
Okay እሺ የስፖርቲንግ ከፖርቱ አለ አይደለ?
አ
እ፣ እና ሶስቱ የ- ሁለቱ የግሪክ ናቸው አ፣ ፓናቶሊኮስ Okay okay አተ ከአቴንስ
Okay አይ ጥሩ እሺ፣ እሺ ወንድም እሺ፣ መልካም